Hello
ሰላም ሰላም ነው።
ሰላም ጤና ይስጥልኝ።
እንዴት ናችሁ?
እግዚአብሔር ይመስገን ሰላም ነው።
አንድ ሁለት ቲኬት ነበር እና እህ እ የ sport betting ቲኬት ነበር።
እሺ odd ኡ ሀያ ሶስት ነው። አንድ ጨዋታ ብቻ ነው የወጣው።
እሺ total odd ኡ loss ላደረገ odd ተካፍሎ ከሀያ በላይ ከሆነ ነው ቦነስ የሚኖረው።
እ እ እ እ total odd ኡ እሺ loss ላደረገ odd ተካፍሎ ከሀያ በላይ ከሆነ እሺ refund bonus ይኖረዋል።
እንጂ ያለዛ አይኖርም።
ያለዛ አይኖርም። አዎ እሺ ቶታ ኦዱ ሲካፈል lose ላደረገው አይደለ?
አዎ አስተካፍሎ ከሀያ በላይ ከሆነ ከሀያ በላይ ከሆነ ቦነስ ይኖረዋል። አዎ እሺ check አድርጌ ደውልልሽ። ቆይ እሺ እሺ መልካም ቀን።
ምን አለች መሰለ